hello
hello፣ እንዴት ዋላችሁ?
ሰላም፣ እንዴት ዋል?
እግዚአብሔር ይመስገን። እናንተ ጋር እንትን አስገብቼ ነበር cash ታ ለአድራሻ ለውጥ እ?
ለአድራሻ ለውጥ አስገብቼ ነበር cash register እሺ፣ እና አልቆልኛል። check እንድታደርጊልኝ ነው።
አመት የድሳት ነው ያስገባሻል?
አይ አመታዊ አይደለም፣ እ
የአድራሻ ለውጥ ያድራሻለሁ።
ስማርት ኮንሰልቲንግ እሺ፣ የማሽን ቁጥር ትነግኛለሽ?
እም፣ እሺ፣ ታዲያ።
የማሽን ቁጥር ንገረኝ።
እሺ አንዴ ቆይ በቃል ስለማውቀው
አገኘሽው?
ደቂቃ ደቂቃ። እሺ ፒኤምኤ ሄሎ ወይ ፒኤምኤ ቴሜ እሺ፣ ዜሮ ዜሮ
ቴሜ ዜሮ ዜሮ ሀያ ስምንት ስምንት ስልሳ ሀያ ስምንት ስምንት ስልሳ ሀያ ስምንት ስምንት ስምንት ስልሳ አ
አድራሻለሁ ናቸው።
አ የወረዳ
እሺ አድራሻለሁ። ያው ፕሮግራም ነው የሚመጣው።
እ? እ? አይ እዛ- ፕሮግራም ነው።
እኛ እኮ አልተንቀሳቀስንም። ለዛ ላይ ነበር እኛ እዛ ወረዳ እንጂ የተቀየረው ማለት ነው፣ ቦታ አልቀየርንም። ስለዚህ ራሳችሁ ናችሁ ትወስዱት ብላኛለች።
ማናት ያለች
እ፣ እንትን ልጅቷ?
ሲም ካርድ የተቀበለች እኛ
ማናት እኮ ከላይ ረጽ ምናምን ጠየኝ ነው።
ውይ ስሙ አላውቀውም። ከሲስተሩ ማነሽ የተቀበልሽ ካስታወሽ? እንደውም ስካርድ አምጪ ብላ ሀያ ስምንት ስት- ሀያ ስምንት ስምንት ስልሳ ነው ያልሽ።
አ ፒኤም ናቸው ለዜሮ ከስር ፊቱ
ሁለት ዜሮ
እሺ ልጠይቀት ነው ወይም ደግሞ መድኃኒት ውስጥ ምናሲ
በቃ ስልክሽንም አስቀምጥላታለሁ ለልጅቷ። ከኋላ ያለችው ናት ያናገረችሽ? ከኋላ ያለችው ናት ያናገረችሽ?
አ ውስጥ ወስዳ የሰጠቻቸው ማለት ነው። ሰላም ተገዝታራለች።
ሀያ ስምንት ስልሳ ሀያ ስምንት ሰማንያ ስልሳ መጨረሻ ዜሮ አቆጥረው ስምንት ስልሳ ሀያ ስምንት ስምንት ስልሳ እራሻ ለውጥ ማለት ነው።
አ
እሺ ልጠይቅልሽ። አላሳወቅሽ። እሺ